ጥንትም ላይ ሆንልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገደድሽም ትዝብት ነው ትርፉ። ጥንትም ላይ ሆንልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገደድሽም ትዝብት ነው ትርፉ። ፍቅርም ካልቀደመ ከገንዘብ ከሀብቱ ቁም ነገር የለው መዋደድ በከንቱ ካንቺም አልደብቀው የማልሸሽግሽ መውደዴን ነው እኔ መቼም በአይኔ ሳይሰሰት በጀም ሳልመጥነው የማላጎልብሽ ምንጊዜም ፍቅሬን ቢከብድም ባይከብድም በምድሩ ለታዬ ላንቺ የማቀርበው ይህ ነው ስጦታዬ። ቁም ነገር ነው ብዬ ውለታ ያለው አላስቀየምኩሽም ቃሌን አክብሬያለሁ። በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ
ጥንትም ላይ ሆንልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገደድሽም ትዝብት ነው ትርፉ። ጥንትም ላይ ሆንልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገደድሽም ትዝብት ነው ትርፉ።
አንዱ ብሩን ሲቸር ሌላው ጌጥ ያመጣል። የኔ ልብ ሀብታም ነው እምነቱ ይሰጣል። ዛሬም አለኝ ፍቅር ያዝኩት ሰስቼ መቼም በዚህ በኩል አላውቅም ደጅ ጎጆማ ጓዳማ ቤትማ ነበረኝ ማዕድ የሚያቋርስ ሰው ነው የቸገረኝ ዛሬ እኔን ዘንግቶ ገላይ ሰው ቢለምድም ትላንት ወደሽኛል ክፉሽን አልፈቅድም ቁም ነገር ነው ብዬ ውል ውለታ ነው ያለው አላስቀየምኩሽም ቃሌን አክብሬያለሁ በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ ጸጸቱ እስኪሰማሽ ጨክነሽ ብትቆርጪ ለእኔው ይብላኝ እንጂ አንቺ ሰው አታጪ ይሻል ይሆን ብለሽ ከተነሳሽ አንቺ እኔም ሸኝቻለሁ በይደና ሰንብች ይሻል ይሆን ብለሽ ከተነሳሽ አንቺ እኔም ሸኝቻለሁ በይደና ሰንብች የህልምሽ ሎተሪ ቅዠት ነው አይወጣም ይባስ ይሁን እንጂ የተሻለ አይመጣም ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይደና ሰንብች ገንዘብ ከሰው በልቶ ከጠቀመሽ ላንቺ አላስገድድሽም በይደና ሰንብች